ዛሬ የመጡት hello አብሮ ይስጥልን። አሁን ስልክ እሰጥሻለሁ። ያው እሺ እሺ ዜሮ ዘጠኝ አርባ ስድስት እሺ ስልሳ አራት ስልሳ አራት
ሀምሳ ስድስት ሀምሳ ስድስት አንዴ ይቅርታ እሺ እሺ ዜሮ ዘጠኝ ስልሳ አራት ስልሳ አራት ሀምሳ ስድስት ሀምሳ ስድስት ሀምሳ አንድ ሰባ ዘጠኝ ሀምሳ አንድ ሰባ ዘጠኝ አዎ በዚህ ነው የመጣው።
እሺ አንዴ ልደውልሎት መልሼ እሺ እሺ እሺ